ጤና ይስጥልኝ ሁሉ ስፖርት በኮምን ልርዳዎት?
እንትን ቅድም በቴሌግራም ላክልኝ ስክሪንሾት
ከዋት ነበር ትራንስፈር አድርጌ ልኬያለሁ ግን እስካሁን ማን ልበል ስሞት
የ- እንትኑ የአካውንት ስሙ ከአንነት ነው ግን በግርማ ነው ቴሌግራም።
የላኩትኝ
ማን የሚል ዊስካን የሚል
ምስካን አዎ፣ ዊስካን አገ- አየሁት። እሺ ግርማ ማለት ነው አይደለ? ስድስት መቶ ዘጠና አ በሱ ነው የላኩትኝ ያው በሰማንያ ሶስት ቤቱ ነው account እንትኑ ነው ደግሞ የከፈትኩኝ እሺ አግኝቼዋለሁ። አስተላልፈንልዎታል። እ፣ ሲገባሎት እነ- እነግሮታለን። ቴሌግራም ላይ ጠብቁ።
እሺ እሺ እሺ